Love you સવિનય እንትና ሱራፌል ይሄ ነው ስልኩ
ሄሎ ሄሎ ሰባ ዘጠኝ
ሄሎ
ይሰማኛል ቤርሳቤ ነኝ
ሄሎ
ይሰማኛል አቤት አቤት አንድ ሄሎ ሁለት አስራ ሁለት እና ሀምሳ ሰባት ሀምሳ ሰባት አስራ ሁለት እና ሀምሳ ሰባት አስራ ሁለት
ምንድን ነው
ኧረ ዝናብ ይኸው በጣም ዘር እየዘነበ ነው እንዴ እንደምንል ግራ ገብቶኛል
ስንት ነው order number ኡ አንዴ ድጋሚ ንገረኝ ሀምሳ ሁለት አስራ ሀምሳ ሰባት አስራ ሁለት እና ሀምሳ ሰባት አስራ ሰባት በጣም ሀምሳ ሰባት ኃይለኛ አስራ ዝናብ ነው ሰባት እና- ማነው ስምህ እያየሁት ነው አንዴ ስምህን ንገረኝ ዘነበ ነው ዘነበ
ዘነበ እኮ እሺ customer እንዲታገስ አሳውቅልሃለኝ ሀምሳ ሰባት አስራ ሰባት እና ሀምሳ ሰባት አስራ ሁለት አይደለ አዎ ይኸው ምንም ማድረግ እኮ አንተ አንችልም እንዴት ነው ትንሽ የምናደርገው?
ሲያባራ ውስጥ
እኔ ሲያባራ ሲያባራ እንዳለ ትንሽ ግን ትወስድለታለህ በጣም ከሰማይ።
በጣም ኃይለኛ ጎርፍ ነው። እንዴት እንደው የምንሄደው አስፋልቱ ሁሉ ዘነበ?
ጎርፍ ነው። ለእኛ ለእኛ አስከድ ዘነበ ይሰማሃል ድምፄ ይሰማሃል እኮ አ- ጠብቅና ዝናቡ እስኪያባራ እኔ እስከዛ ድረስ customer እንዲታገስ አሳውቅልሃለሁኝ
እሺ ሰዓቱን ታስተካክላታላችሁ እንዴ ነው?
በዝናብ ሰዓት አይስተካከልም ዘነበ እንዲታገስ ነው የምናሳውቀው
እንዴት ነው ታዲያ እኛም አንጎዳም። እስኪ ምን- ስማኝ ምን እናድርግ?
ዘነበ ወይ ዘነበ ወይ ወይ እ፣ order number ኡን አስተካክለህ ነው የነገርከኝ አይደል ሀምሳ ሰባት አስራ ሁለት እና ሀምሳ ሰባት አስራ ሰባት አ 57 12 እና 57 17 አዎ
በቃ እሺ እናሳውቅልሃለን ለ customer እሺ